ሄሎ
አቤት ጤና ይስጥልኝ
ደህና ነሽ?
አለን ከቴሌ ነበር የምደውልልህ እ ከቴሌ
እሺ ምን አሉ?
እ ቴሌ
እ ምን አልሽ?
እ ቴሌ ብር በእኛ ስር ተመዝግበ ነበር agent
እ ገብቶኛል። እ
እና balance የለውም balance እንድትሞላበት መስራት ካልፈለክ ደግሞ እ?
cancel እንድናረግልህ ነበር
ምን አልሽኝ?
እየሰራህበት አይደለም
አይሰማም አይሰማም።
ሄሎ አሁን አይሰማም
አዋሽ አሁን ይሰማል
ይሰማል። ከአዋሽ ነው ቴሌ ብር
አ ቴሌብር አዎ፣ የተመዘገብኩትን አዎ እ እና እንድትሰራበት ነበር የደወልኩልህ balance እንድታስገባ active እንዲያረጉልህ ነበር ልጆቹ የደወልኩልህ እ
active እንዲያረጉልህ እንድትሰራበት
አ በ- በምን ላይ
agent ኡንም ነምል በንግድ ፍቃድ የተመዘገብከውን አዎ ገብቶኛል። ስንት ብር ነው የተፈቀደ?
እ፣ እስከፈለግከው ብር ተፈቅዷል አሁን
አ ይቻላል። መ- መቼ?
እ፣ እ፣ ያንተ የት ነው ቦታው ንገረኝና እ?
ልጆች መጥተው active ያደርጉልሃል
አ እሺ እሺ። አዎ አዎ ተነጋግረናል በቀደም okay አግኝታቸው ነበረ
አዎ ነበርኩ። አዎ ተናገ ተገናኝተናል።
active አደረጉልህ
አዎ
okay እየሰራበት ነው ግን balance zero zero ነው የሚለው ብዬ ነው
እሺ
ልጆች ላኩ active ይደረግልህ
ይመጣሉ። እዚህ አዎ የት ነው ያንተ
ቤት ቤት ነኝ የስራ ቦታ።
ብኩ ይመጣሉ
እሺ እሺ ይደውሉልሃል
እሺ እሺ እሺ መልካም ቀን እሺ ሰላም እሺ ሰላም።